Hello?
ዮ
አቤት፣
አጋራ
ሰላም ነው? እንዴት ነህ?
አለኝ አለኝ አለን አለን። ስድስት ዜሮ ሁለት ላይ ደውለልኝ ነበር። Hello፣
እ
ስድስት ዜሮ ሁለት ላይ ደውለህልኝ ነበር። ማን ልበል? ከቪክትሪ ውሃ ነው የምደውልልህ።
ዝም በለ አለ አንዲ ስልኩ ይደወላለሁ እ እ
አለ አንዲ
ምን አልከኝ? ይቅርታ አባት።
እ ምን አልከኝ? ይቅርታ
ቁጥር ሁለት እሺ፣ እሺ፣ ቻው